ጤና ይስጥልኝ። ቤስት ቤት
ስትሪ እስካሁን ሁለት መቶ
ምንድን deposit አድርገ ነው?
አዎ የትናንት ማታ ሁለት መቶ አስገባው።
ዛሬ ነው deposit ያደረግከው?
አይ፣ ትናንት ማታ ማታ
እሺ አንዴ ጠብቀኝ። እሺ አንዴ ቁጥር ንገረኝ። የቤስት ቤት
lambarka sheeg bal ዜሮ ዘጠኝ
aawe Eriyan insan.
የቤስት ቤት ቁጥር ንገረኝ።
Diristay, እሺ ዜሮ ዘጠኝ ቤስት ቤት የምትጠበት ቁጥርህን
zero zero stay adamit, አርባ አምስት zero stay ዜሮ ዘጠኝ arasabat, አርባ ሰባት
zero stay.
ስልሳ ዘጠኝ እሺ ዲፖዚት ነው አይደል ያደረከው?
Ha?
ዲፖዚት ነው ያደረከው አይደል?
Warwan hadi. Bu kızla kız isteme.
deposit ነው ያደረከው?
አዎ እሺ ትላንት አይደል?
አዎ ትናንት እሺ አንዴ ጠብቀን check ያደረኩልህ ነው።
እሺ እሺ የሱ ኩላ አይደ ምን ይበል
ሁለት መቶ ብር hello አ ሰማታን
ትላንትና በዚህ ቁጥር ምንም የተደረገ እንትን የለም። ሁለት መቶ ብር deposit የተደረገ የለም። ትላንት
ያ ትላንት በዚህ ቁጥር ምንም deposit የተደረገ ብር የለም።
ደረስ ቀኑን ከተሳስተ ከሆነ ንገረኝ። ትላንትና